ሄሎ ጤና ይስጥልኝ ቤተሰብ ራሄል ነኝ ባኮ የምንረዳው
minimum stake ኡ ሀያ ብር ይላል። እሱ ነገር ማለት ጨዋታ ይወስነዋል ወይስ
አይ አይወስነውም። አንድ ጨዋታ መረጥክ፣ ሁለት ሀያ ብር ነው ትንሹ።
okay ጫፍ እንደዛ ከሆነ እና ተመላሽ ምናምን ነገር የለም። በአንድ ጨዋታ ተሸፈናል።
ተመላሽ እንደ ወዲህ ይወሰናል። አካ አሁን ለምሳሌ ሶስት ጨዋታ ወይም አራት ጨዋታ መርጠክ አንዱ match ብቻ ከሆነ የወደቀው እና ያ የትኬት አጠቃላይ odd አለ አይደለ? total odd ኡ ከዛ ለዛ match ላደረገ odd ተካፍሎ ከሀያ በላይ ከመጣ ተመላሽ ይኖረዋል።
okay ትናንትና አስር ወደ ተጨች ነበረ በአንድ team ነበር ተሰል እሺ cashier code ኡን ንገረኝና check አደርግልሃለሁ።
እሺ እሺ ነው ይደርሳል። በቃ መልሼ እደውላለሁ።
እሺ እሺ